hello hello አቤት አቤት፣ ሰላም።
ጤና ይስጥልኝ። ዋሽንግተን ክሊኒክ ነው?
አዎ፣ ዋሽንግተን ነው የደወሉት።
okay። ዛሬ ቀጠሮ ነበረኝ አስራ ሁለት ሰዓት ላይ ማን ጋ ነው?
ኦሊያታ
ኦሊያድ። እሺ፣
በቃ በቃ አይ እንትን message ስለደረሰኝ ነው እዚህ ደውዪ የሚል መልዕክት ስለደረሰኝ ነው የደወልኩት።
አይ በእንትን ነው ቀጠሮ ከያዙ በዛው system ላይ ሲገባ ነው እንጂ ደውዬ አይደለም፣ okay በእሱ ስለሚያዝ።
thank you እሺ